hello hello hello፣ ሰላም ሰላም፣ ዋሽንግተን የህክምና ማዕከል ነው።
አለው። ደህና እንትን በሀያ ስምንት March MRI ተነስቼ ነበር እናንተ ጋር።
እህ
ሀሌሉያ።
የተነሱት ሀሌሉያ ነው።
አዎ አዎ።
የደወሉት ዋሽንግተን ነው አውቀዋላ።
እም፣ አላውቅም እንዴት ነበረ እናንተ ጋር ፈልጌ ነው ግን ዋሽንግተን የህክምና ማዕከል ነው።
OK ግን እዛ የላችሁም እናንተ የለንም።
እዛ የለ ፋይሌ የለንም።
ባዛ መልካም